Hello
እንዴት ዋልሽ?
እግዚአብሔር ይመስገን።
ምደውለው ከዊፕላስ ሶሉሽን ነው።
እሺ ዊፕላስ አንድ application develop አድርጓል እና እዛ ውስጥ ከሀምሳ በላይ የሚሆኑ service store ኦች ይይዛል የተመዘገቡ ማለት ነው። አንደኛው ፈርኒቸር ሲሆን ፈርኒቸር እናንተ እዛ ላይ ፈርኒቸር ቤታችሁን promote store ኣችሁን promote አድርጋችሁ እንድትገበያዩበት ማለት ነው። delivery ከፈለገ ሰው ከእናንተ ሱቅ እኛ እናደርሳለን። delivery አለን። ምዝገባው በነፃ ነው፣ ምንም ክፍያ የለውም እና ፈቃደኛ ከሆንሽ application ኑ link ልኬልሽ አውርደሽው ብትመዘገቢ ነበር።
እሺ ችግር የለውም ላኪልኝ እና እሺ
download ምናምን ማድረግ ነው።
አዎ app link ኡን ስትነኪ ወደ app ኡ ነው የሚወስድሽ እና Play Store ላይ ምናምን ዳውንሎድ ማድረግ ነው። እሺ አረጋለሁ። ቴንክ ዩ።
እሺ፣ አመሰግናለሁ።
እሺ